Hello ሳሪ hello ጥሩዬ እንዴት ነህ? ሰላም ነው?
እንዴት ነሽ ሳሪ ስራ እንዴት ነው?
አሪፍ ነው ልንገርህማ እ እዚህ ከዚህ በፊት በዛብህ የሚ- የራሱን email address tab ኣችን ላይ ያስገባል አይደል? በዛብህ ጃፋር የሚል
አለ እንዴ እስቲ tab ኡ ላይ አዎ ይኸው ወይ PC ው ላይ ወይ እንትኑ ላይ የእሱን email address እስቲ ስጠኝ የበዛብህን
እስቲ ልፈልግ እንጂ እስቲ እሺ ፈልገው አንዳንድ ጊዜ በዛ book ያደርግ የለ በሱ email address እምቢ ሲለው push ለማስደረግ ምናምን ሲባል እንደዛ የሚያደርገው ወይ በስልኩ ነው ወይ ደግሞ እዚህ የኛ የኛ የኛ ላይ የሚጠቀመው እንትኑ ነው ይሄ ምንድን ነው እዛ ስራ የሚሰሩበትን እም?
ስራ የሚሰሩበት እዛ ምንድን ነው እሱን ነው እንጂ የሚጠቀሙት እንትንን ኢሜሉን የሱ እዚህ ላይ email address እስቲ ካለ ስራ የሚሰሩበት email address ኡ እስኪ ካለች ልፈልግ እስቲ ላክልኝ እሺ ካለች አዎ።